Señor Espera, va como tú?
ሄሎ አሪፍ ቴሌብር ላይ ቴሌግራም ላይ የሆነ ሜሴጅ ገብቶልኝ ነበረ
እሺ ስሙትን ማለበ እ ሰርማ ስሙት።
የ- የ- የቴሌግራሙ
አዎ ደንበኛችን ኑኑዬ
እሺ መቶ ብር ከጃምቦ ቤት ዊዝዶ ማድረግ እንደፈለጉ ነግረውን ነበር።
አረ እንደ ያ አርግጬ አልገባልኝም ኔትወርኩ ላይ ነው ቆመ process ወደ ቴሌ- ቴሌብሩ አልገባም።
አ እሺ ወደሚመለከተው አካል አስተላልፈን የደረሰን መረጃ ምንድን ነው? እኛ portal ላይ transaction ኑ አልተገኘም። ስለዚህ ወደ ጃምቦ ቤት ደውለው እነሱን ያናግሯቸው።
አ እሺ እሺ አመሰግናለሁ ስለደወሉ።
እ ሌላ የመረዱት ነገር አለ?
አረ ምን